ነው ቢላት ያለኝ በዋጥም ሞትኩኝ ብሎ በስድስት ወር ውስጥ ስምንቴ እስቲል በስምንት ወር ውስጥም ደግሞ የሆነ ነገር ይኖራቸዋል።
ሄሎ ሄሎ ሄሎ፣ አ- አቤት አሮን አልተመለሰም እያሉ ነው ብለውኛል።
አልተመለሰም።
እ አረ ሚካኤልን መልሼዋለሁ። mood አትያዥ መቤቴን መልሼዋል።
እርግጠኛ ነህ አንተ እንደመለስከው? በቃሽ፣ እሱን check ለማድረግ ይሄ አንቺ በእናትሽ mood እያሸን እንዴ?
ያማል።
እያሸን እኔ እኔ አይደለሁ እኮ ሲጀመር check የማደርገው።
ምን ያደርግልኛል? በጾም የምበለው ጾም አንዴ መቤቴን መልሼዋል።
አንተ አትቅበጥ፣ እንደዚህ አታወራ።
ኪድዬን መልሼዋል።